እሷ ያለችው ወይና ደጋ ነው። እሷ ያለችው ወይና ደጋ ነው። ብታራ ብታራ ወይ የማትመኝ ነው። እሷ ያለችው ወይና ደጋ ነው። እሷ ያለችው ወይና ደጋ ነው። ብታራ ብታራ ወይ የማትመኝ ነው። አይኗ ጎላ ብሎ መንገድ መከልከሉን መንገድ መከልከሉን አይኗ ጎላ ብሎ መንገድ መከልከሉን መንገድ መከልከሉን ታውቀዋለች እሷማ ማሸነፏ ሁሉ ታውቀዋለች እሷማ ማሸነፏ ሁሉ ለእሷ ምኗ ሆኖ ይሰማ ጭንቀቴ ይሰማ ጭንቀቴ ለእሷ ምኗ ሆኖ ይሰማ ጭንቀቴ ይሰማ ጭንቀቴ ጎራ ባለች እናት እያሏት በሞቴ ጎራ ባለች እናት እያሏት በሞቴ ለእሷ ያለኝ ፍቅር ምኞትና ተስፋ ምኞትና ተስፋ ለእሷ ያለኝ ፍቅር ምኞትና ተስፋ ምኞትና ተስፋ አውቃ እንዳላወቀ ሞትቼን ማለቷ ከፋ አውቃ እንዳላወቀ ሞትቼን ማለቷ ከፋ አገሯ ወይና ደጋ አገሯ ወይና ደጋ አገሯ ወይና ደጋ አገሯ ወይና ደጋ ምነው አትሰማለች ትጫወሳው አገሯ ወይና ደጋ አገሯ ወይና ደጋ አገሯ ወይና ደጋ አገሯ ወይና ደጋ ምነው አልሰማለች ስጫወት እሷ ያለችው ወይና ደጋ ነው። እሷ ያለችው ወይና ደጋ ነው። ብታራ ብታራ ወይ የማትልም እሷ ያለችው ወይና ደጋ ነው። እሷ ያለችው ወይና ደጋ ነው። ብታራ ብታራ ወይ የማትልም መነጋገር ቀርቶ አብሮ መጫወት አብሮ መጫወት መነጋገር ቀርቶ አብሮ መጫወት አብሮ መጫወት እንደሚናፍቀኝ ባይን እንኳ ማየት እንደሚናፍቀኝ ባይን እንኳ ማየት አጠገቧ ቆሜ ላናግራት ስሻ ላናግራት ስሻ አጠገቧ ቆሜ ላናግራት ስሻ ላናግራት ስሻ ቃላት የሚያስጠፋ ምን አላት ማስረሻ ቃላት የሚያስጠፋ ምን አላት ማስረሻ ለእሷ ምኗ ሆኖ ጭንቀቴ ይሰማታል ጭንቀቴ ይሰማታል ለእሷ ምኗ ሆኖ ጭንቀቴ ይሰማታል ጭንቀቴ ይሰማታል እንደኔማ ያያት ዞትር ይመኛታል እንደኔማ ያያት ዞትር ይመኛታል አገሯ ወይና ደጋ አገሯ ወይና ደጋ አይ አገሯ ወይና ደጋ አገሯ ወይና ደጋ ምን ነው አልሰማለኝ ስጫወሰው አይ አገሯ ወይና ደጋ አገሯ ወይና ደጋ አይ አገሯ ወይና ደጋ አገሯ ወይና ደጋ ምን ነው አልሰማለኝ ስጫወሰው እሷ ያለችው ወይና ደጋ ነው። እሷ ያለችው ወይና ደጋ ነው። ብታራ ብታራ ወይ የማትልመኛል እሷ ያለችው ወይና ደጋ ነው። እሷ ያለችው ወይና ደጋ ነው። ብታራ ብታራ ወይ የማትልመኛል እሷ መችታ ያለች የልቤን ትርታ የልቤን ትርታ እሷ መችታ ያለች ያለች የልቤ ትርታ የልቤ ትርታ ቁጭ ብዬ ሳወቃት አይሰጠኝም ፋታ ቁጭ ብዬ ሳወቃት አይሰጠኝም ፋታ አንደበቴ ታስሮ ምላሽ ሲታክተው ምላሽ ሲታክተው አንደበቴ ታስሮ ምላሽ ሲታክተው ምላሽ ሲታክተው መተንፈሱ ባሰኝ ሰርቶ እንደደከመው መተንፈሱ ባሰኝ ሰርቶ እንደደከመው ሆና ተፈጠረች እንከን የሌለባት እንከን የሌለባት ሆና ተፈጠረች እንከን የሌለባት እንከን የሌለባት ለእሷ ምኗ ሆኖ የኔ ብሶት ይግባት ለእሷ ምኗ ሆኖ የኔ ብሶት ይግባት አገሯ ወይና ደጋ አገሯ ወይና ደጋ አይ አገሯ ወይና ደጋ አገሯ ወይና ደጋ ምን ነው አልሰማለሽ ሲጫወሰው አገሯ ወይና ደጋ አገሯ ወይና ደጋ አይ አገሯ ወይና ደጋ አገሯ ወይና ደጋ ምን ነው አልሰማለሽ ሲጫወሰው ምን ነው አልሰማለሽ ሲጫወሰው ምነው አልሰማለሽ ሲጫወሰው